Hello አዎ ይቅርታ ተቋረጠ።
አዎ እ በ M-Pesa withdraw ማድረግ አይቻልም። deposit ነው ማድረግ የሚቻለው። እሺ እና ምን ላድርገው? እሺ ከዛ ቁጥር ላይ እንዴት ላውጣ ብር? እሺ account account ኡ ምን ቢያለኝ?
እ እ ግን account እየሰራለ አዋሽ ነው አይደለ?
ባንክ- አዎ እየሰራልኝ ነው፣ ግን አዋሽ አዋሽ ባንክ ለማውጣት እምቢ አለኝ። ቴሌ ብር በሌላ ቁጥር እምቢ አለኝ።
ከ M-Pesa Hello withdraw ማድረግ
Hello
እሺ። Hello
Hello ይሰማል አሁን?
ወደ withdraw ማድረግ ነው የፈለግከው አይደል አንተ?
አዎ እሺ። ስለዚህ ወደ አዋሽ ባንክ ወይም ንግድ ባንክ ቴሌብር ማድረግ ትችላለህ እኮ።
አዋሽ ባንክ እምቢ አለኝ።
እምቢ አለ።
አዎ እስቲ ወይ ወደ ቴሌብር ሞክረዋ።
ቴሌ ብር እምቢ አለኝ።
ምንድን ነው የሚልህ ስትሞክር?
እ፣ አንድ አንድ ጊዜ የሆነ reverse ተደርጓል፣ አንዳንድ ጊዜ ደግሞ አምስት ደቂቃ በኋላ ይላል። ግን ብሩ ከዛ ላይ አይወጣም።
በምንድን ነው የሞከርከው? በቻፓ ነው በሳንቲፔ?
በሳንቲምም ሞከርኩት፣ በቻፓ ሞከርኩት።
እስቲ ምን እንደሚልህ ቴሌግራም ላይ ፎቶ አንስተህ ትልክልናለህ?
አየህ፣ ይልካለሁ። አየህ፣ እሺ እሺ አየህ